አይቀር ሞቶ ከቶ አይቀር ሞቶ ከቶ አይቀር ሞቶ ምንም ቤት አክቶ ምንም ቤት አክቶ ከቶ አይቀር ሞቶ እኔ ስረት ይሉኝ ሞት በደለኛ ነው ሞት በደለኛ ነው እኔ ስረት ይሉኝ ሞት በደለኛ ነው ሞት በደለኛ ነው አንድ ሰው ለምስለ ቆሞስ ሊቀርመን ነው ቆሞስ ሊቀርመን ነው እንግዲህ መቃብር ጠንክረ ተማረ ጠንክረ ተማረ እንግዲህ መቃብር ጠንክረ ተማረ ጠንክረ ተማረ ልኳ ተሸክሞ ገባ ለመምህረ ገባ ለመምህረ ከቶ አይቀርም ነውቶ ምንም ቤት አክቶ ምንዴ ሰነብቶ ከቶ አይቀርም ሞቶ ምንም ቤት አክቶ ምንዴ ሰነብቶ መቼ ተጀመረ እንዲህ ያልስርዓትን እንዲህ ያልስርዓትን መቼ ተጀመረ እንዲህ ያልስርዓትን እንዲህ ያልስርዓትን መቅደስ ይገባል ወይም ያልትካነ ሞት ያልትካነ ሞት ከቶ አይቀርም ሞቶ ምንም ቤት አክቶ ምንም ቤት አክቶ ከቶ አይቀርም ሞቶ ምንዲህ ሰነብቶ ምንም ቤት አክቶ ያለ ጠጅ አልጠጣም ያለ ጮማ አታድር ያለ ጮማ አታድር ያለ ጠጅ አልጠጣም ያለ ጮማ አታድር ያለ ጮማ አታድር ያንተን እንግድነት እንዴት ቻለች ምድር እንዴት ቻለች ምድር ከቶ አይቀርም ሞቶ ምንም ቤት አክቶ ምን ቢሰነብቶ ከቶ አይቀርም ሞቶ ምንም ቤት አክቶ ምን ቢሰነብቶ ከቶ አይቀርም ሞቶ ምንም ቤት አክቶ ምን ቢሰነብቶ አትስጋ ይሉኛል እንደምን አልስጋ እንደምን አልስጋ ከዱር እያደርኩኝ ተሸክሜ ስጋ ተሸክሜ ስጋ ከቶ አይቀርም ሞቶ ምንም ቤት አክቶ ምን ሰነብቶ ከቶ አይቀርም ሞቶ ምንም ቤት አክቶ ምንም ቤት አክቶ ወንድም የፈረስክን እንዳወጣሽ ሽጠው እንዳወጣ ሽጠው ወንድም የፈረስክን እንዳወጣ ሽጠው እንዳወጣ ሽጠው ባስበው ከበደኝ እንኳን ልቀመጠው እንኳን ልቀመጠው ባስበው ከበደኝ እንኳን ልቀመጠው እንኳን ልቀመጠው ጆሮዬ እየሰማ ጆሮዬ እየሰማን እያየሁት በዓይኔ ጆሮዬ እየሰማ እያየሁት በዓይኔ እያየሁት በዓይኔ ሳቅነው የገደለኝ መቻታሁትን መቻታሁትን